በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን ንጹሐን ደቀ መዛሙርትህንና ሐዋርያትን እንዲህ ያልካቸው እናንተ ዛሬ የምታዩትን ያዩ ዘንድ ብዙ ነቢያት፣ ጻድቃን ወደዱ፣ አላዩም። የእናንተ ያዩ ዓይኖቻችሁ የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እኛንም እንደነሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ
መዝሙረ ዳዊት 67 ቁጥር 31
የምድር
ቆማት አድምጦ